ጤና ይስጥልኝ።
አብሮ ይስጥልን አለበት
ሰላም እባላለሁ። ካሪስቲ ነው የምደውለው። ቤስት ቤት ነው በታ ከየት ነው የምትደውይልኝ?
ካሪስቲ
አሪፍ okay። እሺ
ቤስት ምን ቤት ነው።
ምን ነበር? አዎ አትነው እባላለሁ። የቤት ቤት ኢትዮ ነው።
እሺ እ የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪስቴ ሶስት ዜሮ ዝግጅት ላይ እርሶን ለመጋበዝ ነው። ዝግጅቱ አሪስቴ በሚሰጣቸው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ እሺ። መቼ ነው ያልሽኝ?
December አስራ ሁለት ወይም ደግሞ ታህሳስ ሶስት December አስራ ሁለት ወይም ታህሳስ ሶስት okay። እሺ ለመገኘት እሞክራለሁ። just in case እኔ ከሌለሁኝ ተወካይ እልካለሁ።
እሺ ወኪል ይልካሉ?
አዎ እ entrance ይኖረዋል ወይስ እንዴት?
አይ አያስፈልገውም።
አይፈልግም።
በሰዓቱ መገኘት ነው። እሺ ጥቅመኛችን በጣም ጥሩ ጊዜዎትን ሰጠው ስላዳመጡ እናመሰግናለን። መልካም ቀን ይሁን።
መልካም ቀን ይሁንልሽ።